ሄሎ ጤና ይስጥልኝ። ቤተሰቤት
ጤና ይስጥልኝ። ጋሽ እንትን ነው ብር ዲፖዚት ያደረገ ነበረ። አሁን ስልሳ ብር ወደ በስ ለኮንት ነው አድርጋ ነው ዊዝድሮ አድርጋ ነው ዲፖዚት ነው አይ ዲፖዚት ያደረገ ነው አልገባም። ወደ በስ ቤት ማለት ነው ዲፖዚት አድርገ
አዎ
እስቲ ስልክ ቁጥር ነገር
ቁጥር ነው ዜሮ ዘጠኝ አስራ አምስት ሰባ
በቻፓ ነው እንዲያደረግከው በቻፓ ነው ያደረግከው?
ሻጣል ነው እሺ እንትን አድርግልኝ ቴሌግራም ላይ deposit text ገብቶልሃል
አረሶቹ አ message ኡን እና የ account ህ number CBE ብር ነው የምትጠቀመው
አይ ወደ ቴሌብር ማለት ነው ቴሌብር ቁጥርህን ቤስት ቤት ቁጥርህን እና deposit text ኡን ቴሌግራም ላይ ላክልኝ እሺ እሺ